ሰላም ጤና ይስጥልን።
Hello ሰላም ጤና ይስጥልን።
አብሮ ይስጥልን። መረጃ ለመጠየቅ ነበር እና እሺ ይቻላል።
እንትን stand-up comedy እንትን ቦታ አለ ይሆን ማለት ልከፍል ብዬ in case ሞልቶ እንዳይሆን ብዬ ነው።
አዎ ኢንተርኮንቲኔንታል ሆቴል ነው። እንትን አለ አዎ።
link አለ።
link አለ። አ ገባኝ። እሱን እንትን ብዬዋለሁ። ገባኝ። አይ እንትን ከፍዬ ደረሰኝ ምናምን ለማ ቦታ ለሚያስያዝ ብዬ አለ ወይ እህ።
ብዬ ነው። ቦታ ሞልቶ አለ፣ እንዳይሆን አለ።
ብዬ ነው። አለ።
አረ
Hello Hello
አይሰማም።
ይሰማል፣ ይሰማል። መልሺ።
ቦታ አለ፣ መመዝገብ ይችላሉ።
እ፣ እሺ፣ እሺ አመሰግናለሁ።
እሺ